ሄሎ ጤና ይስጥልኝ ቤተሰብ ቤት ነኝ በኩል ልርዳው? ሄሎ ሮት ነኝ ከዋሳ።
እሺ
ኳስ እየሰራ አይደለም እንደ ያለው ከሸመኔ ላይ አቦስቶ እየሰራ አይደለም።
እሺ አንዴ ጠብቂኝ። እሺ ቼክ ላድርግልሽ።
Hello Hello ወይ ምሬ እንዴት ነሽ? ሰላም ነው?
እንዴት ነሽ?
እግዚአብሔር ይመስገን አለን። ምንድን ነው ያስቸገራችሁ?
ኳስ እየሰራ አይደለም መሰለኝ ሻሸመኔ ልጆች እየደወሉልኝ እኮ ነው።
ምን ይላቸዋል ይሆን?
እ፣ እየቆረጠልን አይደለም ነው ያብኛሉ።
እ፣ እንደዛ ሲያስቸግራቸው ወይ ፎቶ ምናምን ትልኪልናለሽ? እስኪ ችግሩን ለማወቅ ምን እንደሆነ እ?
እሺ በቃ ቴሌግራም ልላኪልኝ።
እሺ እሺ እሺ።